Hello
Hello፣ ጤና ይስጥልኝ።
ሰላም ጤና ይስጥልን። Best Bet
እንትን check ለማድረግ ነበር።
ምን ነበረ? ትኬት።
ትኬት እሺ ንገረኝ፣ cashier code ኡ አስራ ሁለት አስራ ሁለት አስራ አንድ አስራ አንድ አርባ ሁለት ሀምሳ አንድ አርባ ሁለት ሀምሳ አንድ እሺ የምስራች በይኝ በእናትህ። ወይ ሶስት ጨዋታ ወጥቶ ባልሽ ሎስት ነው።
ሶስት ጨዋታ አዎ።
አይሽ እሺ እናመሰግናለን። መልካም ቀን።
ለሁላችሁ አሜን።